hello hello hello ሰላም ነው?
ጤና ይስጥልኝ። ሀሚድ ነኝ። ምን ልርዳ?
እንትን ነበር አባቱ withdraw ላይ ማለት ነው።
እሺ ምን ነበር?
withdraw ሳደርግ
ስንት ብር ነበር?
እ?
ስንት ስንት ብር?
ዘጠኝ መቶ ብር አድርጌ ነበርና ይቆያል እንዴ እሱ ነገር?
መቼ ነው ያረከው?
አሁን ከአንድ ከሰባት ደቂቃ በፊት።
እሺ check ላድርገውና ከዛ በኋላ እነግርሃለሁ።
እሺ ልጠብቅ እዚሁ።
አ አንዴ ጠብቀኝ። እሺ hello hello አቤት በዚህ ቁጥር አይደለም።
okay፣ አሁን CBE ደረሰ text።
እሺ እና ገብቷል ማለት ነው።
እ?
ገብቷል
ገብቷል ነው አድርጌ ያለው እና ምን መሰለ ሁለት እሺ፣ አይነት አ- withdraw አደረጎች ናቸው ያሉት እና system ኡ ላይ አ- አ ሳንቲም ፔ እና ቻፓ
ቻፓ በምንድን ነው ማድረግ ያለብኝ? በቻፓ ነው አይደል?
ወዴት ነበር ማስተላለፍ የፈለግከው?
ወደ ባንክ ንግድ ባንክ አ አ በቻፓ okay፣ እሺ። ወደ ቴሌብር ደግሞ ምናምን ሲሆን ወደ wallet ኡ ሲሆን ሌላ ነው መሰለኝ።
አ አለው። ሁለቱም አማራጭ አለው። አይተህ okay፣ እንትን በሚ- በምፈልገው ባለ እንትን ማለት ትችላለህ።
እሺ አመሰግናለሁ።
እሺ እሺ እሺ ሰላም።
okay